ካነሳ እኮ ነው።
ሄሎ
ሄሎ ሰላም፣ ከቢሮ ነበር የምደውልልህ። ከቺፕ- ከየት ከቺፕቺፕ ከቢሮ ነበር የምደውልልህ።
እሺ እ፣ ረዳት ነህ አይደል አንተ?
ሄሎ።
ወይስ አዲስ እ?
driver ነህ? አዲስ driver ነህ?
አዎ
እሺ፣ ዛሬ ሄሎ።
ካባዱ የወጣችሁት እናንተ ናችሁ አይደለ?
አዎ እሺ፣ መቅደስ የምትባል customer ደውላላችሁ ነበረ።
መቅደስ አዎ
መቅደስ ደውላ ነበር።
የሳፕ የያዛችሁት እናንተ ናችሁ የመቅደስ ስልክ
እንዴ?
አይሰራም።
ምንድን ነው የማይሰራው? በጣም ደጋግማ እየደወለችላችሁ ነበር እና በስነ ስርዓት እያወራኝ አይደለም ነው ያለችው። አሁን ደውላልን ነበር።
በዚህ አሁን ስልክ ነው ተመልሳችሁ የደወለችው ነው?
እሷ።
አዎ አረ።
ያንተን ስልክ የሰጠችኝ እሷ ናት።
በስልክ ማን ነው እያወራኝ ከአንተ አይደለም።
ጋር የያዘው driver?
ላገናኝሽ።
አዎ
ሄሎ
እ፣ ሰላም ከቢሮ ነበረ። ማነህ? ስምህን ንገረኝ እስቲ።
ከየት ነበር?
ከቺፕቺፕ ከቢሮ ነበር እንደው okay ማን ልበል?
እኮ ስምህን ንገረኝ ስላላወቅኩ እኮ ነው።
ሮቤል እባላለሁ።
እሺ ያው አዲስ ድራይቨር ነው አይደለ?
እ?
አዲስ ድራይቨር ነው።
አይ አ- ሹፌርና አምስት ቀን እኔ ዛሬ አምስተኛ ቀን ነው እናንተ ጋር እሺ አሁን መቅደስ የምትባል ከስተመር ደውላልኝ ነበር እና ስንት ሰዓት ላይ?
ያንተ አሁን ነው የደወለችልን እና ድሮ ብዙ ደርሻለሁ ድራይቨር ብሎኝ ነች፣ ነበረ።
ይህ ሰላሳ አንድ ነች መቅደስ ስልኳን ቢያለ ነው እኮ እኛ አሁን ኧረ ያለ ነው ልንገርሽ።
ይሰራል ይሰራል እኮ እንዴ።
ይኸው ይኸው ሰለሞን ጋር ማለት ነው እ እሺ ደውዬለት አሁን አሁን አ- አንቺ አንቺን እያዋራው እም፣ እሱን አሁን እያዋራው ነው አንቺ የደወልሽው ማለት ነው።
እም።
ሶስት ስልክ ገና አሁን ቴክስት አደረገልኝ። ከፈለግሽ ሰለሞን ደውለሽ መጠየቅ ትችያለሽ።
እኮ ስለዚህ አሁን ተመላሽ ልታደርጉት ነው?
አይ ተመላሽ አሁን ያለ ነው ጂሰበ ነው ስልኳ ከሰራ ይሰራል እንሄዳለን።
ደውላልኝ እኮ ነው። ወይም ያው ተለዋጭ ስልክ ልንገርህ?
ይኸው ሰለሞን አሁን ላከልኝ። ሶስት ስልክ ልኩልኛል።
እሺ ቆይ፣ አይ አሁን ለእኔ ደወለችበትን ስልክ ልንገርህና በእሱ ደውልላት።
እሺ ንገሪኝ።
ዜሮ ዘጠኝ አርባ አንድ
ዜሮ ዘጠኝ አስራ አንድ አርባ አንድ አርባ አንድ አርባ አንድ አዎ ሰባ ሶስት እ ሰባ ሶስት ሀምሳ አራት ሀምሳ አራት ሰላሳ ሁለት ሰላሳ ሁለት አዎ ደውልላት፣ ወይም ደግሞ እኔ እንድትደውልልህ አደርጋለሁ። ስልክ አንሱላት። እሺ please አ- አይ ከሚመለስ ጠዋት- ስጧት።
ጠዋ- ጠዋት ደውላ ነበር። በእርግጥ ሰለሞን ፊት ለፊት ነው የደወለችው ስደውል ማለት ነው።
እኮ አዎ አውርቼዋለሁ።
ከዛ እዩ ወደ አስር ሰዓት አካባቢ ነው የምንደርሰው ስንላት ማለት ነው እም።
ትንሽ ተበሳጨችብን። እኔ ፕሮግራም አለብኝ ምናምን ብላ ማለት ነው።
ያው ሰለሞን ያው ማለት አንዳንድ customer ኦች በእርግጥ እ, ያስቸግራሉ። ግን ቢሆንም እናንተ ደግሞ በስነ ስርዓት ያው ማውራት አለባችሁ።
አ፣ ሰለሞን ያንን እንዲያውም ምን አለኝ በማለት ነው። አዎ።
ምን አለኝ መሰለሽ ሰለሞን አስር ሰዓት ነው የምንደርሰው ስላት አይ እን- ስንመጣ እንደውላለን ነው ማለት የነበረብህ አለኝ። እሺ አልኩትና ማለት ነው እም።
አሁን ስንደርስ እንደውልላት ስልኩ አይሰራም። ያው አሁን አርባ አንድ ቤቱን እየሞከርኩት ነው ግን የለም።
አይ በዚህ ነው የደወለችልኝ። እኔም እደውልላታለሁ ወይም ትደውልላቸዋለች። እሺ ስልክ አንሱላት።
እሺ ሰለሞን በላከልኝ ተለዋጭ ስልክ ልኮልኛል እሞካክራለሁ።
እሺ እሺ ቻው።